ጤና ይስጥልኝ ቻፓ።
እኔ ነኝ መልሼ ይቅርታ እናቴ መልሼ የደወልኩብሽ ችግር የለውም። ምንድን ነበር ቴሌግራም ቻናልሽ ምን ነበር ያልሽኝ? አሁን የደወልኩልሽ ቴሌብር
እ?
ምንድን ነው ያለኝ? ይቅርታ
ቴሌግራም ቻናላችሁ at Chapa official ከአንቻፓ ወይም ደግሞ ስልክ ቁጥር ልስጦት
እሺ ቴሌብር
ዜሮ ዘጠኝ ስልሳ
እሺ ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት እሺ።
አርባ እሺ ሁለት አንድ ሰባ ሁለት ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት እንደገና
ሰባ ሁለት አርባ ሁለት ሰባ ሁለት አዎ
እሺ እናመሰግናለን።